Hello ጤና ይስጥልኝ ቃል ኪዳን ከቤስት ነው አብሮ ይስጥልኝ። ከትላንት ወደ ማታ ብር በልቼ ሰው betting ላይ
withdraw አድርገው ነው።
አዎ ቴሌ ብር ላይ አልገባም እስካሁን ስንት ብር ነው?
አንድ ሺህ ብር
ምን አሉኝ?
በዚህ ሳይሆን በሌላ account ነው።
ስንት ብር ነው አሉኝ?
አዎ ስ- ልንገርሽ ቁጥሩን አይ ብሩ ስንት ነው?
አንድ ሺህ ብር አንድ ሺህ ብር
እሺ በዚህ እንገሩኝ ቁጥር- ስልክ ቁጥሩን። እሺ
እሺ ሰባ ሁለት ዜሮ ዘጠኝ ሰባ ሁለት አርባ አራት
እሺ
ስልሳ ስድስት ሰማንያ ሰባት እሺ የትናንትና ነው አይደል ያሉኝ?
አዎ ትላንት ወደ እሺ አንዴ መስመር ላይ ጠብቁኝ።
እሺ። ግን account ኡ በዜሮ ዘጠኝ ሳይሆን በዘጠኝ ብሎ ነው የሚጀምረው።
እሺ እሺ አንዴ ጠብቁኝ ቼክ እያደረኩት ነው።
እሺ፣ እሺ።
አንድ ሺህ ብር በ voucher ነው ያደረጉት።
እ?
በ voucher ነው withdraw ያደረጉት።
okay
ከዛ account እና- history ላይ ገቡና እ፣ voucher history የሚል አለ።
እ፣
history ከሚለው አጠገብ voucher history የሚል ያገኛሉ።
okay እዛ ላይ የ- ከትናንት ወዲያን ቀን ያስገቡና እ፣ search የሚለውን ሲነኩት
እ፣ ይመጣልዎታል። voucher code የሚል ኮዱ አንድ ፊደል እና አምስት ቁጥር ነው።
እሺ፣ እሺ።
እሱን ኮፒ አድርጉትና መልሰው deposit ያድርጉት በ voucher ወይ ደግሞ በአቅራቢያው የቤስት ቤት ሱቅ ካለ ነገ ሄደው በሱ ኮድ ብሩን መውሰድ ይችላሉ።
እሺ።
እሺ መልካም ምሽት።